ሄሎ ጤና ይስጥልኝ በሽታ
ዊዝድራዋል አድርጌ አልገባም ነበር።
በሽቲ በሽል ቁጥር የደወልክበት ነው?
አዎ
እሺ ጠብቀኝ አንዴ። ይቅርታ ስንት ብር ነበር?
አስር እና ስድስት ሁለት አስራ ስድስት
እሺ ዛሬ ነው?
አዎ ነው።
እሺ ቴሌ ብር ቁጥሩ የደወልክበት ነው አይደለ?
አዎ አዎ።
እሺ confirm እያደረኩልህ ነው። አስሩ ገብቷል። ስድስትም ገብቷል። ስለደወልክ ነው አመሰግናለሁ። መልካም ምሽት።